ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምንወዳው
ብር ወደ ቴሌ ብር withdraw አድርጌ ነበር ከሁሉ ስፖርት ላይ እሺ እና ቆርጦብኛል፣ ግን እንትን አላስገባም ወደ ቴሌ ብር።
ከ transaction history ዎት ላይ screenshot አድርገው ቴሌግራም ላይ ላኩልን። እሺ ያልገባለሁትን tra- transaction ላይ አያመጣም። ምስ ያወጣሁትን transaction history ውስጥ የሚለው ውስጥ ነው።
በአማርኛ ነው በእንግሊዝኛ ነው የሚጠቀሙት
ምን ምን ያልኩት የሚጠቀሙት
የምጠቀመው በእንግሊዝኛ ነው።
እሺ bank transaction የሚለውን መርጠው ይጠቀሙ። እሺ branch ሳይሆን bank bank transaction አዎ።
አ-